Babuisetsa
ቤርሳቤ ሀያ ሶስት ዘጠና አንድ ሀያ ሶስት ዘጠና አንድ ዘጠና ስንት ዘጠና አንድ ዘጠና አንድ ምን ሆነብህ?
የገርጂ ኦርደር ነው መሰለኝ። እኔ መስቀል ስለወደረገ ነው የምን ኦርደር ነው?
የገርጂ የገርጂ አ
እና የመስቀል እኔ መስቀል ፍለወር ነኝ። ወሎ ሰፈር አካባቢ ስል order አድርሼ ገብቶ ነው ሌላ order ይዘሃል አንተ?
አልያዝኩም።
ሀያ ሶስት ዘጠና አንድ ነው ያልከኛ።
አዎ አዎ መስመር ላይ ጠብቀኝ አንዴ። ናትናኤል ሽመልስ hello አቤት አቤት ናትናኤል ሽመልስ ነህ?
አዎ
እሺ የት ነው ያለሁት ነው ያልከኝ?
እኔ መስቀል ፍላወር ነኝ።
ወጥቶልሃል? እሺ ናትናኤል hel- hello አቤት አቤት ወጥቶልሃል?
እሺማ thank you በጣም እሺ